ፊልም ቤት ሰባን የመላኩ እውነት ነበረኝ አንድ ጨዋታ እና የለም
Hello
Hello
አንድ ጨዋታ ነበረኝ ቦነስ ያልተለቀቀ ይቅርታ ድምፅህ አይሰማም። Hello
bonus
Hello ድምፅህ በጣም ርቋል
አንድ ክፍል ቦነስ ነበረኝ ያልተለቀቀ እ bonus
Hello
bonus ነበረኝ አንድ አባ ቦነስ እሺ ቆይ እሺ cashier code ኡን ትነግረኛለህ እሺ አስራ አራት አስራ አራት ዜሮ ስምንት ዜሮ ስምንት ስልሳ አራት ስንት
ስልሳ አራት ስልሳ አራት እሺ አስር
እም፣ ቦነስ የለውም
ይህ ነው ማየ አንደኛው ገና ሀያ አራት ሰዓት አልሞላውም አንደኛው postpone እንዲሆነው ጨዋታው ለዛ ነው እንጂ ገና ነው ገና ነው አዎ ሲለቅ ያው ሊ- ወይ ሊሆን ይችላል ወይ ላይሆን ይችላል አዎ
ስለዚህ በኋላ ነው እሺ ወደ በኋላ አዎ በኋላ አስራ ሁለት ሰዓት ላይ ምናምን አየህ አየህ እሺ እሺ ስለደወሉ እናመሰግናለን መልካም ቀን